ምን
ሰላም ጤና ይስጥልኝ። ይሰማኛል።
ሄሎ
ሄሎ ሄሎ፣ አይሰማም?
በጣም ጫጫታ ነው አይሰማም። hello
አሁንስ ይሰማል?
አሁን ይሰማል።
እሺ፣ ምን ልርዳዎት?
እሱ ድምፅ የሆነች ልጅ በቃ አለች። ያችን እንትን ለማለት ነበር።
ስንት ዓመቷ ነው?
አምስት ዓመቷ ነው።
ድንቅ ልጆችን ያዩታል። እርስዎ ይከታተላሉ?
እ?
እጹብ ድንቅ ልጆች ይከታተላሉ?
በጣም አዎ፣ በጣም ይከታተላሉ።
እርስዎ ይከታተላሉ?
እኔ አዎ፣ አዎ አዎ።
ከዚህ በፊት የቀርቡት። እሺ እ፣ ምን ልዩ ተሰጥኦ አላት? አሁን አይተውም ከሆነ እጹብ ድንቅ ልጆች የቀረቡት ልጆች የራሳቸው የሆነ ታለንት አላቸውና እርስዎ ሊጠቁሙ ያሰቧት ልጅ ምን የራሷ የሆነ ተሰጥኦ አላት?
ያው ተሰጥኦዋ በቃ በጣም የመሸምደድና መጽሐፍ መጽሐፍ ቅዱስ የማወቅ ተሰጥኦ አላት። በጣም በቃ እንግሊዘኛም ትችላለች፣ ሁሉንም ነገር ተ- ትችላለች። በቃ
እህ፣
እ?
መጽሐፍ ቅዱ- የመሸምደድ ማለት ለምሳሌ ምን ምን ምን አይነት መጽሐፍ ሸምድዳ ይዛለች?